ሰላም ነው?
እግዚአብሔር ይመስገን ሰላም ነው?
አለ።
እ የትምህርት መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና
ምንድን ወደ መረጃሽን ከተማርሽበት ዩኒቨርሲቲ ነው ያገኘነው። አይሰማም?
እሺ፣ አሁን ይሰማል።
እና ወደ vehicle manufacturing PLC በ junior accountant ክፍት የስራ ቦታ ስላለ ሰኞ ሁለት ሰዓት ላይ ፈተና አላችሁ። ለቡ መብራት ኃይል ከአርሴማ ቤተክርስቲያን መቼ?
ፊት ለፊት ሰኞ ሁለት ሰዓት ላይ ሰኞ ሁለት ሰዓት hello፣ አይሰማም?
hello፣ ኧረ hello።
hello፣ ይሰማል? hello፣ አዎ፣ ግን አልሰማሁትም እንዳልከኝ። hello ወዳ vehicle manu ወይኔ፣
እኮ የት ነው?
ይሰማል? hello፣
የት ቦታው ነው ለቡ መብራት ኃይል ከአር- ከአርሴማ ቤተክርስቲያን ፊት ለፊት ለቡ መብራት ኃይል። hello፣ ይሰማል?
አንዴ ትደግምልኛለህ? በጣም ይቅርታ።
ይሰማል ግን
አይ ብዙም አይሰማም ድምጸት።
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ፈተና አላችሁ ሰኞ ሁለት ሰዓት ላይ።
ሰኞ።
አዎ ሰኞ ሁለት ሰዓት ላይ እሺ፣ እሺ፣
በ junior accountant ካምፕ